ጤና ይስጥልኝ እንዴት ነው?
ሄሎ ሄሎ
withdraw አድርጌ ምን- እንትን አላለም አየር ላይ ቀረ አልገባም።
እሺ አሁን የደወልክበት ነው የ bet ስሬት ቁጥር?
አዎ በዚህ ቁጥር ነው።
ስንት ብር ነው?
ሶስት ሺህ
እሺ confirm አድርጌልሃለሁ። እሺ ትንሽ ቆይተህ ይገባልሃል። እሺ ገብቶልሃል check አድርገው።